ሰላም ጤና ይስጥልን።
hello አብሮ ይስጥልን።
እግዚአብሔር ይመስገን።
እ፣ አብ- እንትን ከዶንጂ Tube ጋር አንድ ላይ መስራት ፈልግ።
ቪዲዮን አይተውታል YouTube ላይ?
አዎ አይቼዋለሁ
እሺ
እና ቪዲዮን አይቼዋለሁኝ ብዙ ተምሬበታለሁ። ግን ከዛ በፊት ከስር ያለውን description ላይ ገብቼ link ኡን ገቢ ለቅቼ ልመዘገብ ሞክሬ ነበር። ያው አንዳንድ ነገሮች እና ትሰራለህ?
አይ ይሰራል።
እና
criteria ዎችን ለምሳሌ portfolio ምናምን ይጠይቃል እና portfolio ማለፍ ይቻላል?
እ፣ ማለፍ ይቻላል።
አዎ።
አይ skip የሚል ግን button
አይ ዝም ብለው okay ብለው optional ስለሆነ
optional ነው አዎ።
እና በዚህ እንትን ማለታቸው
እዛ link ኡ ጋር ተመዝገብ።
እ?
link ኡ ጋር መመዝገብ ትችላለህ።
እሺ፣ እሺ።
እሺ
hello ወይ አበባ እንዴት አደርሽ? አርባ አንድ ቤቱ ሲ ማን እንትን ቴሌግራሙ አንቺ ጋር አለ? አርባ ሁለቱ ነው ያለው አንቺ ጋር?